እነሱ ዩኒቨርሲቲ ቤት
ቦነስ ያለው ትኬት ማወቅ ፈልጌ ነበር።
እሺ cashier code ኡን ይንገሩን።
እሺ አስራ ሁለት አርባ ዘጠኝ አስራ ሁለት አርባ ዘጠኝ ሀምሳ ሶስት ሀምሳ አምስት ካለው ለቀነዋል ይላል።
Hello አቤት ለአንድ ጨዋታ ነው የወጣው፣ ግን total odd ኡ ለወጣው ጨዋታ odd ሲካፈል አስራ ስድስት ነው የሚሆነው አስራ ስድስት ነጥብ ሰባት እሺ እሺ ከሀያ በታች ስለሆነ ተመላሽ አይኖረውም።
እሺ እሺ